hello
አቤት።
ሰላም ጤና ይስጥልኝ
ወደታቸው አለን። ምን ልርዳዎት?
ቴሌዮ የሚል እንትን ገብቶት ነበር።
ምን አሉ?
ይሄ ቴሌዮ የሚል አለ።
የ- ይሄ ቴሌቪዥን game ነው።
አዎ፣ አዎ።
እ game ኦችን ሲጫወቱ ሽልማቶች ያገኛሉ። ሽልማቶቹ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ አለው።
እና ቶሎ ማወቅ ፈልጌ ነበር ነው ደግሞ ደወልኩት።
እ ለመጫወት አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ፣ ለመግዛት የሚል እ
አንድ ቁጥር ላይ መመዝገብ፣
እሺ፣ ሶስት ቁጥር ምዝገባ- ላይ ደግሞ ያው ምዝገባ ለመጫወት ትናንት ተመዝግቤያለሁ።
ስለዚህ ሶስት ቁጥር ላይ ለመጫወት የሚል አለ። ያው ስልኮት ላይ balance ያስፈልገዋል።
አለሁ። አዎ፣ አዎ፣ ስለዚህ ሶስት ቁጥር ላይ ለመጫወት ለቃ- የሚል አለ። እድሉን ይሞክሩና ጥያቄና መልስ መርጠው ይጫወቱ።
ስለዚህ የትኛውን ነው ማ- ማ- ማስቀደም የምችለው?
እ ትኬት በትኬቱ እድሎትን መሞከር
ነው እንዴ?
አዎ ጥያቄና መልሶቹን አሁን coin ገዝተው በ coin ጥያቄና መልሶቹን ተጫውተው ማሸ- ካሸነፉ ትኬትን የሚሸልሙት።
ኦኬ ነው።
አዎ እሺ፣ መልካም እድል።